ጤና ይስጥልኝ ዶጌችው ሄሎ፣ ጤና ይስጥልኝ።
አቤት ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን።
እና በዚህ ስፖርት ግን እንትን ስሞትም አለበል ስሞትም አለበል።
ዮናስ ዮናስ እባላለሁ።
እሺ አሻተ ዮናስ። እሺ ምን ወጌሻ ሰላም ነው? ፈልጌ ነበር የሚያስፈልጉትን ሰው ይህ አትከፍትበት
ሄሎ፣ ጤና ይስጥልኝ።
ሰላይ ለመስለ እሺ ወጌሻ ለመማር ፈልገው ነው በአካል ነው ወይስ በኦንላይን ነው?
በአካል
እ በአካል እሺ። የት አካባቢ ነዎት?
እኔ አሁን ክፍለ ሀገር ነው ያለሁት።
እሺ በአካል የሚጀመረው እም፣ መጋቢት ሁለት ነው ሰኞ።
እሺ
ከዛ ይደርሳሉ ታዲያ እርሶ? እ ምን አሉኝ?
እኔ ማሟላት ያለብኝ ነገር ምንድን ነው?
እሺ ክፍያው በ credit hour ሰባት መቶ ሀምሳ ብር ነው። በአጠቃላይ ለሀያ credit hour አስራ አምስት ሺህ ብር ነው።